ሰላም ጤና ይስጥልኝ። BGI ኢትዮጵያ ሳንቲም እባክዎትን ልርዳ?
ጤና ይስጥልኝ ፋንሽ። እኔ ያሬድ እባላለሁ። sales executive ነኝ። ሀና ሰፈራ
እሺ
የ BGI staff ነኝ። እንትን ነበር በእኔ መስመር ላይ አሚን ሆቴል የሚባል የማሽን ጥገና ያስፈልገዋል።
እሺ የ BGI ID ውን ንገሩኝ።
የ BGI ID መኪና እየነዳው ነበረ። text ላድርግልሽ በዚህ ወይስ ነው አያደርግም?
ያው text አይደርሰኝም system ላይ ስለሆነ ቀጥታ PC ላይ ነው ያለው።
እሺ ከ ID ሌላ ድጋሚ ተዘጋጅቼ እንድደውልልሽ ይቻላል። የያዙትና መልስ ይደውላል።
እ እ
የያዙትና BGI ID ውን መልሰው ይደውሉልኝ።
እሺ አይ ሌላ የሚያስፈልግ ነገር ካለ ማሳወቅ እንድልሽ ነው።
ቢጂአይ አይዲ ID ውን ካወቁት ችግር የለም። እሱን ካላወቁት TIN number ወይም ደግሞ ሁለቱንም ማወቅ እችላለሁ። እሺ ሁለቱንም ማወቅ እችላለሁ። ችግር የለም።
እሺ እሺ እሺ እኔ ነው